አሁንም ህላዊ ቤት ነሳ አብር ሀብህ ቀጥሎ ህላዊ ቤት ነሳ አብር ሀብህ ጎዳና ነሳ አብርሃብ ጎዳናው በጫር እንደ ወትቤ ወትቤ ጽዮን የመጀመሪያው ወትቤ ጽዮን ጎዳናው ወትቤ ጽዮን በጫሩ ነው። ይህም አብርሃም ላይ ነሳ አብርሃብ ጎዳናው አብርሃብ ጸበርተ ዋይጽቂሁ ዋይጾቂ ዋይጽቂሁ ሆኒ ዋናው ዋይጽቂ ሆኒ ቢለው ነው ዋና ጸበርተ ዋይጾቂሁ ሆኒ በዘየሃውን ብስዋ ሰብሃ ወዘመኸረ በሂለተ ሰንበትህ ወሳኤና በአርያም ለውህለ ዳዊት